ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለዳው
ደውዬ ነበር። አሁን የትኬት ቁጥር ንገረኝ ስላሽ ምናሉኝ? እሺ
አስራ አራት አስራ ሶስት አስራ አራት አስራ ሶስት
ሰላሳ ስምንት እሺ
ይቅርታ ይቅርታ አስራ አራት አስራ ሶስት ብለሻል።
አ
ሰማንያ አንድ እሺ
ሀያ ስምንት እሺ
ስልሳ አምስት
በኦንላይን ነው አይደለ?
እ በኦንላይን ነው የተጫወቱት።
አዎ ኦንላይን ነው።
እሺ አስተላልፍሎታለሁ። መልሱን ስናገኝ እናሳውቆታለን።
እሺ አንደኛ ቁጥርም ሁለት ናቸው ቁጥሮቹ።
እሺ ንገሩኝ።
የሁለተኛ ቁጥር ሀያ ስድስት ሰባ ሁለት ሀያ ስድስት ሰባ ሁለት ስድስት ስድስት
ሰላሳ አንድ እሺ
ሰባ እሺ
ዜሮ
እሺ አስተላልፍሎታለሁ።
አዎ ማለት check ለማድረግ ነው። እሺ
እሺ